Hello
Hello፣
አቤት።
አብ- አብሎ እግዚአብሔር ይመስገን።
እ፣ Vitz ያሪስ እ፣ መኪና ፈልጌ ነበር። ባንክ የሚመቻች ይኖራችኋል?
Vitz ያሪስ
አ
Vitz ያሪስ ነው።
አ ወይ Vitz ያሪስ ከሁለት አንዱ
Vitz Vitz ያሪ Vitz ሁለት ሺህ ሞዴል አለ። Compact ሁለት ሺህ ስድስት ሞዴል አለ።
ባንክ ይመቻችልኛል። ስንት ስንት ናቸው?
አዎ ይመቻችላል። Vitz ሁለት ሺህ ሞዴል አስራ ስድስት ከሀምሳ ሁለት ሺህ እሺ።
ስድስት compact ደግሞ አስራ ሰባት ከሀምሳ
እሺ፣ እስከ ስንት ነው የሚመቻቸው? ስምንት መቶ ነው።
አንድ ሚሊዮን cash ያስፈልግሃል። አንድ ከአንድ ከሀምሳ cash ያስፈልግሃል። ለ compact ሁለት ሺህ ስድስቱ
እሺ፣ ለ Vitz ደግሞ አንድ ከአንድ ያስፈልግሃል።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ